Hello.
Hello.
Ah, Bueno, ¿de quién soy yo? ها
በይ- እሺ አዎ እሺ
መርሃባ ኮል ሴንተር በሚለው አዎ ገብቷል። እሺ
ስሜ ዮሐንስ ነው።
ዮሐንስ ባይሳ ነው።
አ
እሺ እንዴት አወቅ?
እንትን ኮል ሴንተሩ ስልኩ እኔ ጋር ነው ያለው፣ እያየሁ ነው ብሩ
እ እ እንትኑ ስልኩ እኔ ጋር ነው ያለው። ወይስ ብሩ ሲገባ እያየሁ ነው።
Okay okay። ከዚህ በፊት የተመዘገበበት ነው።
ለምን እንጂ አሁን የላክበት ብሩ የሚወጣ ስም ነው እኮ ኦኬ የነገርኩህ።
Okay። ይህ ብሩ ነው እንዴ?
አዎ እሺ፣ አዎ፣ በሱ ነው እ፣ አንድ ቁጥር ላይ
ከሰዓት ስምንት ሰዓት አይደለም ነገ።
አ አዎ አንድ ቁጥር ላይ ጽፌልሃለሁ።
እሺ አዎ።
እሺ።
እሺ